ጤና ይስጥልኝ አሪፍ ነኝ ማሌት የባኮም ልርዳዎት?
ማለት እኔ እንዴት ዋልሽ?
እግዚአብሔር ይመስገን።
ትራንዛክሽን ፈጽሜ ነበር።
እሺ አዎ፣ አልገባም።
ከየት ወዴት ነበር ያደረጉት?
ከቴሌ ብር ወደ ም፣ ዘመን
እሺ መቼ ነበረ?
አዎ
አዎ፣ እሺ ምን ያህል ብር?
ሁለት መቶ
እሺ ቴሌ ብር የተመዘገበበት ቁጥር ይሄ ነው?
አዎ።
እሺ ሙሉ ስሞትን ይንገሩኝ።
እ?
የቴሌ ብር የተመዘገበበትን ስም ይንገሩኝ።
ዘውድ አፈወርቅ
ዘውዴ አፈወርቅ። እሺ ደንበኛችን የሰጡን መረጃ መዝግበናል። አሁን ደግሞ እርስዎ በምሰጡት ስልክ ቁጥር screenshot ይልኩልናል።
አዎ፣ አስገብቻለሁ። ሁሌ ነው ልክ እንደዚህ ያፈን የሚሆነው። ትናንትም ባለፈውም
እሺ የላኩልን ቴሌግራም ላይ ባለው ቁጥራችን ነው። የ- አዎ አዎ ውዴ ስለሚያጋጥመኝ እሺ አዎ ደርሶናል ቴሌግራምም ላይ። ስለዚህ አንድ ላይ አያይዘን ለሚያስተካክሉ ክፍሎች ሪፖርት እናደርግልዎታለን።
okay።
እሺ፣ ሌላ መረዳዎት ነገር አለ?
አይ ምንም የለም።
እሺ፣ ስለደወሉ እናመሰግናለን። ቀጥሎ ከሚሰሙት በኋላ ስለ አገልግሎት አስተያየቶትን ያስቀምጡልን። መልካም ምሽት።